ጤና ይስጥልኝ። ሁሉ ስፖርት በኮማንደር ዳዊት ሰላም ነው።
እግዚአብሔር ይመስገን።
በሀያ ሰባት ሁሉ ስፖርት ላይ ብር አስገብቼ game አልተጫወትኩም ተወሰደብኝ። መፍትሄ ይኖራል?
game ሳይጫወቱ withdraw ም አላደረጉትም አዎ አልሞከሩም።
አዎ
ዝም ብሎ ነው ብር የተወሰደቦት።
አዎ አንድ ሁለት መቶ አንድ ሀምሳ በሀያ ሰባት ማለት ነው።
በሀያ ሰባት ነው ብር ያስገቡት።
አዎ
ስንት ብር ነበር ያስገቡት?
አንድ ሁለት መቶ አንድ ሀምሳ ያስገቡት
አዎ ሁለቱም የለም።
ከትላንት ወዲያ ማለት ነው። አዎ አላየሁትም።
አሀ አስገብተው አልገባም አካውንቶ ላይ መጀመሪያም።
አዎ
ታዲያ ያስገቡበትን ደረሰኝ ይላኩልና
ምን ላይ
ቴሌግራም ላይ
እሺ ቴሌግራም ስልክስ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት እስኪ አስራ ስድስት
ቆይ ቆይ እስኪማ ሰባ ስምንት አስራ ስድስት
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት
ዜሮ ስድስት ኦ
እሺ screenshot አድርጌ ነው የምልከው።
አዎ
እሺ እማ